እሷ ደውላለች ኢክማ ሁለቴ ደውላለች
hello hello hello ሰላም አለይኩም ዋሌኩም ሰላም hello
አይሰማም
ይሰማል
ይሰማል
አ ደውለሽ ነበር አሁን ነው የማየው እኮ ቻርጅ ላይ ሰክቼው ነበር ምን
ታጅ መሀል አዞኝ ረሳሁት በአላህ እናግረው
ማ
አይ አንተን አይደል
እሺ ደውለሽ ነበራ
አዎ ምን ነው ጠፋህ አይደለም
አዎ በቃ መጣሁሽ
ስራ ይዘህ አረ ምን ምን